Hello ጤና ይስጥልኝ።
አብሮ ይስጥልን።
ሰዋ ሰው እጅ ጤን አዎ፣
እሺ፣ ከ ArifPay ነው የምደውለው።
እሺ፣
POS machine ኑ አጠገቡ ትገኛል።
አዎ፣
እሺ፣ ባትሪ እንደጠፋና ባትሪ percent አንድ percent እንደሆነ ነው የሚያሳየን። እሱን ሊያረጋግጡልኝ ይችላል?
አልከፈትኩትም።
OK፣ ጠፍቶ ነው ያለው።
እም?
ጠፍቶ ነው ያለው።
አዎ፣
እሺ፣ እሺ፣ በቃ ከፍታችሁ ቻርጅ አድርጉት። እሱን ስለሚያሳየን ለማረጋገጥ ነበር።
እሺ፣ እሺ።
እሺ፣ እናመሰግናለን። መልካም ቀን ይሁን።